ማታ ከ account ላይ ከ CBE ብር ላይ ወደ ቤት ቤት አሳልፌ አልገባልኝም።
deposit አድርገው ነው?
no ከ CBE ብር ላይ
እሺ።
ወደ ቤት ወደ ቤት ቤት ነው ቤት ያሳለፍኩት።
account ነው ያስገቡት።
ከቤት ቤት ላይ ከ- ከ- ከ CBE ብር ላይ ወደ ቢ- ወደ ቤት ቤት አሳልፌ ለ- ለማጫወት እሺ።
ብሩ አልገባልኝም።
እሺ deposit ያደረጉበትን message ልኮሎታል አይደል? ቴሌብር እሱን screenshot አድርገው ይላኩልን ቴሌግራም ላይ እ?
message ተልኮሎታል አይደል? ከቴሌብር
no no no no no ከቤት ከ CBE ብር ላይ ወደ